Hello ጤና ይስጥልኝ Best Bet hello አቤት ይሰማኛል hello አይደል አይሰማም ድምፅ ሩቅ ነው ምን check ላድርግልህ እሺ ንገረኝ ከስር ኮድህን አስራ አራት አርባ ሁለት ሰባ አራት ሀያ ስምንት ነው እሺ Hello hello አቤት የቀሩ ጨዋታዎች አሉት መሰለኛ ገና ያልተካሄደ
አዎ ምን አይ ቀይ በርቷል ለምንድን ነው አረንጓዴ አብረው የጀመሩትን አረንጓዴ ላይ ያላበራል ምን
ቀይ በርቷል አንድ ቀን አንድ አረንጓዴ አይደል
እ እኮ ቀዩ lost ነው አረንጓዴ ደግሞ win ያረክበት ነው ማለት ነው
አይ ለምንድን ነው አብሮ የማይበሩ ታዲያ አንዱን ነጭ ያደርጋል አንዱን ቀይ ያበራበታል ግን አብሮ ነው የሚጫወቱት ሌሎችን እኮ ጨዋታዎቹ አሁን ለምሳሌ የመጀመሪያውን ጨዋታ win አድርገሃል ለዛ ነው አረንጓዴ የበራበት ቀጣዩ ደግሞ ቀይ የሆነው lost ስለሆነ ነው ማለት ነው next ደግሞ ያሉት